ሄሎ፣ ጤና ይስጥልኝ። ብሽቱ ቤት
ሲሰበራመ እግዚአብሔር ይመስገን። ምን ነበር?
የእኔ በአካውንቲ ወላ ለኳሽ ስረስምር አድርግ ስልሳ አምስት ብር ምን አልከኝ?
የኔ አካውንት እሺ።
ባለኳሽ እሺ።
ለኳሽ እና አካውንት ያስገብቼ እስከን አልደረስም።
አሀ ዲፖዚት አድርገህ ነው?
አዎ ወደ አካውንት ይላክን ነበረች እሺ።
ወደ አካውንት ለኳሽ ስረስምር አድርገ ወደ አካውንት አካውንት ደግሞ አልደረስም።
እሺ አለኳሽ ደግሞ ወጣው ዲፖዚት ከሆነ
አይድ በስ አይደለም እሺ፣ ዊዝድሮ ነው።
አይ ለንግድ ንግድ ባንክ አካውንት ትራንስፈር አድርገ ወደ ሀለብካሽ ላይ እኮ